ጤና ይስጥልን።
ሰላም ነው። hello hello
በዚህ እኮ አይኬድም ማለት እንዴት ነው የሚኬደው?
ከዚህ ጋር በታች ነው የት ጫፍ ድረስ ደንበል
ደንበለሽ እንዴ?
በቃ ደንበል እዚህ በዚህ ጋር መሄድ ትችያለሽ።
እንደዚህ ቄራ የት መስቀል ጫፍ አዎ፣ ጫፍ ወጥተሽ ከመስቀል ነው በእግሬ አይ ነው ከታጥፈሽ ታገኛለሽ። ወይም ደግሞ ደንበል ሄደሽ ደንበልማ ሞልቷል ነው ሄሎ ሄሎ